ሄሎ
አቤት ጤና ይስጥልኝ። በቴሌብር አየር ሰዓት ተጠቅሜ ነበር ማለት ነው።
ምን ተጠቅመህ ነበር?
ቴሌብር አየር ሰዓት ሞልቼ
አ
ሊያሳውቀኝ ግን አልቻለም። የሚያሳውቅ ነገር ይኖረዋል?
ይህ ከቴሌብር ጋር ምንም የሚያያይዘው ነገር የለም።
ኧረ እሱ ነው አዎ።
ማለት እሱ መልካም ሁሉ
መልካም ቀንሎች መደወሉ እናመሰግናለን።
እሺ እንድናለን። መልካም ሁሉ
ያለውላቸው